ጤና ይስጥልኝ አሊባባ።
ሰላም እንዴት ነሽ?
እግዚአብሔር ይመስገን እመቤት።
RAV4 አይቼ ነበረ።
RAV4 አዎ ሁለት ሺ አስራ ስምንት የሁለት ሺህ አስራ ስምንት ሴት አለን እመቤት።
Okay ስንት ነው እ፣ ሙሉ price ኡ?
ስድስት ሚሊዮን ብር
ባንክ ይመሳሰላል አይደለም?
አዎ፣ ባንክ ይወጣለታል።
እ፣ የት ነው ማየት የምንችለው?
መስቀል ፍላወር branch ኣችን ላይ
Okay እሺ፣ እመጣለሁ እና እደውላለሁ።
እሺ፣ እሺ እመቤት። እኛም እናመሰግናለን።